Hello፣ ሰላም ነው?
እግዚአብሔር ይመስገን።
አሁን draw አድርጌ ስድስት መቶ ብር ቀንሷን ቴሌ ላይ ግን አልገባም።
በዚህ ቁጥር ነው።
አዎ፣
ስንት ብር ነው?
ስድስት
ስድስት ሺህ ስድስት መቶ ስድስት መቶ okay።
በጣም ስንት ጊዜ ነው ያለን? በጣም ስንት ጊዜ ነው ያለን? አንድ ቀን እንጂ የጀነችን ግለሰብ አሜሪካ ውስጥ ወታደር ነው። ኦሮሚያ ትችላለች?
ወደ ቴሌ ብር ነው አይደለ?
አዎ፣ እሺ። አሁን ገብቶልሃል። እሺ check ማድረግ ትችላለህ።
እሺ።
እሺ፣ ስለደወልክ እናመሰግናለን። መልካም ቀን።